ደርሼ እንዳልገኝ ከሰው በታች ሆኜ ከሀገር ተሰደድኩኝ ጉልበቴን አምኜ ያየሁት ለየሁት ሁሉን አካለልኩት የልብ የሚሞላ ሆኖ አላገኘሁት የልብ የሚሞላ ሆኖ አላገኘሁት የዋልኩበት ውዬ ተፋቅረናልና ሲመሽ ይከፋኛል ከጎኔ ናዬና ሲያመኝ አስታምሞ አጽናንቶ ደግፎ ማነስ ሊደርስልኝ ለእኔ ተሰፍስፎ ማነስ ሊደርስልኝ ለእኔ ተሰፍስፎ ዳቦ የሰው ሀገር መከራ ነው፣ አበሳ ነው፣ ፈተና ነው። ዳቦ የሰው ሀገር ቢቸግረን ቢቸረን ላህ ያኖረን ላህ ያኖረን በቃኝ በቃኝ የሰው ሀገር በቃኝ እኔ ስደት በቃኝ እኔ ስደት አለላኝ በቃኝ በቃኝ በቃኝ የሰው ሀገር በቃኝ እኔ ስደት በቃኝ እኔ ስደት አለላኝ ሰው ወዳዶ ልቤ ቢከፋው አንድ ቀን ናገር ተሻገረን ናገር ተሻገረን ለሳልፍ ክፉ ቀን ናገር ተሻገረን ናገር ተሻገረን ለሳልፍ ክፉ ቀን ትካዘው ገደለኝ እዛ ፈተናዬ ናኩንስ ናፈቀኝ የአገር ቤት ኑሮዬ እንዳጣሁት ሳውቅ